አይደለም እባክሽ። አታውም ወይኔ ስለሽ ስለሽ ስለሽ አይደለም ስለሽ የምትባለው ሴትዮች እኮ ሄሎ ያ አቤት የማነች ስሟ የፋጡማ
ፋጡማ እሺ ምን ደንበል ይኸውልህ ዛሬ መሄድ አለበት ሙስሊም ነች እና ለዛሬ ነው የምሰራራው ስለዚህ ግዴታ መምጣት አለበት ብላለች መቼ ነው ያዘችው ከትላንት ወዲያ
በ- ምን ላይ ያሳያል
አሳይንድ ነው የሚለው በአንተ ስልክ ቁጥር
okay እስቲ ሶሎሞንን ጠ- ጠይቂዋ ሰለሞን ስልክ እያነሳልኝ አይደለም
ፋጡማ ነው ያልሽኝ አዎ አምስት አሳ- product
አምስት product አዎ መምጣት አለበት ብላለች እዚህ ደንበል ነች መቼ ነው ትእዛዙ ትላንት
ትናንት ነው ከትናንት ወዲያ ትላንት የትናንት አዎ ግን ማታ ላይ ኮድ ተላከልኝ አለች ስለዚህ ዛሬ የት- የትናንት ነው አዎ ቀኑ ትናንት ነው ልንገርህ ስልክ ቁጥሯን አዎ አዎ ቆይ በቃ እሺ እሺ ስልኳን text አድርጊልኝ እሺ ያብሰር አደራ እንዲሄድ እሺ እሺ